ብርሃኑ ሄሎ እንትን ብር አየር ላይ ቀርቶብኝ ነበረ ትናንትና።
withdraw ነው።
አዎ withdraw አድርጌው እኔ አስራ አንድ ሺህ ነበረ ወደ ቴሌ ብር ያዘዝኩት።
እሺ፣ ቴሌግራም ላይ ልከዋል።
ቴሌግራም ላይ አላትም። ቴሌግራም ላይ ይላካል።
ከ transaction ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ያልገባለትን ፎቶ ማለት ከ transaction ኖት ላይ አልገባልኝም ያሉትን አሁን ፎቶ አንስተው በቴሌግራም ይልኩልናል አሁን ሳይሆን ማታ ነው።
እኮ።
transaction ኑን ማነሳው screenshot አድርጌ ነው ወይስ አዎ screenshot አድርገው ያልገባሉትን ፎቶ አንስተው በቴሌግራም ይልኩልናል።
የለማ እኔ እኮ ማለቴ total amount ኡ እኮ ብር ነው አስራ አንድ ሺውን ነው ከሳንቲም ፔ ወደ ቴሌ ብር ፔ withdraw ብዬ አስገብቼ ላኩት ነው እዛው ጽፌ ነው እንደገና ተጨማሪ የሚለው ውስጥ ይግቡና የጨዋታ ታሪክ የሚል አለ።
አዎ እዛ ውስጥ ይገቡ፣ የባንክ ዝውውር ውስጥ ይገቡና የዝርዝር ይመጣሉታል። የባንክ ዝውውር ውስጥ ይገቡ እሺ ከዝውውር ታሪክ ውስጥ ማለት ነው። ከዛ አሁን አልገባልኝም ያሉትን አስራ አንድ ሺህ ብር ከዛ ላይ ፎቶ አንስተው በቴሌግራም ይልኩልናል።
ቴሌግራም ምን አላችሁ ድረገጽ ንገረኝ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ስንት አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ